ሄሎ ጤና ይስጥልኝ ከሱዳን ዩቲዩብ ስፔስ ምርጥ
ሄሎ ሄሎ ሄሎ
አይሰማም?
ይሰማኛል በ- ይሰማኛል ቤስት ቤት ነው
አዎ አዎ የሆነ ካሻውት አድርጌ ምንም እስካሁን አልገባልኝም። ቆየ ወደ አንድ ሰዓት አልፎ ሄሎ ሄሎ
ጤና ይስጥልኝ ቤስት ቤት ዲቦራ ነኝ እባክዎ የምንረዳው ሄሎ cash out አድርጌ cash out አድርጌ አልገባልኝም። አካውንቱ ላይ ባዶ ነው።
ወጪ ያርገው ለማ ወጪ ነው ከቤስት ቤት አዎ ወዴት አ- ነው ወደ ቴሌብር
ወደ ንግድ ባንክ እሺ የቤስት ቤት ቁጥሩን ይንገሩኝ ዜሮ ዘጠኝ
በዚህ ቁጥር transfer ስለተደረገ አይወጣልኝም በዛ ነው በጣም ይቅርታ እንዴት ነግሩኝ ዜሮ ዘጠኝ ሰባ ሁለት እሺ
ሰማንያ ሁለት እሺ
ዘጠና ሰባ ሁለት
ስንት ብር ነበር
ስድስት ሺህ ብር ሁለት ሁለት ሺህ ብር ሶስት ሺህ እሺ ትንሽ ጠብቅ መስመር ላይ ሄሎ
ሄሎ ወደ ንግድ ባንክ ነው አይደለ አቤኔዘር አዎ።
አድ ነው
አዎ አንድ ሺ ሀያ ሶስት ሰማንያ ዘጠኝ ዜሮ ዘጠኝ ስልሳ ዘጠኝ ስድስት ዘጠና ስምንት እሺ በቃ confirm ተደርጓል process ላይ ነው ያለው እሺ የቻፓ transaction ስለሆነ ትንሽ ሊቆይ ይችላል ግን ይገባል ትንሽ ብቻ ይጠብቃል እሺ እናመሰግናለን ስለደወሉ መልካም ምሽት እሺ